Hello ሌላ ወይ ወይ መልሼ ደወልኩልዎት።
እሺ ይዞት የወጣው driver ስልኩን እያነሳልኝ አይደለም። አሁን ግን ልስጠዎት።
እሺ እሺ ዜሮ ዘጠኝ ዘጠና አምስት ዜሮ ዘጠኝ ዘጠና አምስት ሀያ ስድስት ሀያ ስድስት ድጋሚ ሀያ ስድስት ሀያ ስድስት ሀያ ሶስት አሁን እያነሳ አይደለም። እስኪ ቆይተው ይሞክሩት።
Okay እኮ ዛሬ ያመጣልኛል አዎ ወይስ- አውጥቶታል። አዎ አውጥቶታል። እሺ address ኡ ነግራችሁታል አዎ ቃሊቲ እሺ
እሽማ እሺ